Hello Hello ጤና ይስጥልኝ ጤና ይስጥልኝ።
ዶክተር አብቶም dental clinic አቤት።
እ ከአሪፍ ፔይ ነበር የምደውለው። ሳምሬ ትባላለሁ።
Okay እሺ።
የእርስዎን ስም ማን እንበል?
ይሄ ዳዊት ዳዊት አዎ፣ እንደምን አደሩ?
እግዚአብሔር ይመስገን።
እኔ ከአሪፍ ፔይ ነው የምደውልሎት። እ የደወልንበት ምክንያትም በ POS ማሽኑ ጋር በተያያዘ ጉዳይ ነው። POS ማሽናችሁን ላለፉት ተከታታይ አርባ አንድ ቀናት እየተጠቀማችሁ አይደለም እና በመጀመሪያ በዛ ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ ነበር። በ POS ማሽኑ ዙሪያ ማለት ነው።
አሁን እኔ እስከማውቀው ምንም ችግር የለም። ስራ መሰለኝ ነው። ከትናንት ወዲያም ልጅቷን አይቻት ነበር። ከእናንተ የመጣች ልጅ ካርጋ ነበር ስትሄድ ያየኋት። ምንም ችግር የለውም።
እሺ፣ ምንም ወይ ችግር ካ- transfer ወይ cash ምናምን ሲሆን ነው አብዛኛው ጊዜ።
እሺ፣ ያው ምንም ብዙም ሰው እንትን አይልም እ፣ አይጠቀምም አይጠቀሙትም።
እ፣ አዎ፣ አብዛኛው ጊዜ transfer ወይ cash ነው የሚጠቀሙት።
እሺ ምንም ችግር ካላጋጠሙት እና POS ማሽኑን የማይጠቀሙበት ከሆነ ያው ትንሽ ጊዜ ሰጥተን አይተን POS ማሽኑን ለመሰብሰብ እንገደዳለን። ምክንያቱም ያው የአሪፍ ፔይ ዋነኛ ገቢው transaction fee በመሆኑ ምክንያት ማለት ነው።
Okay ስለዚህ አሁን ትንሽ ጊዜ እንሰጦትና እናያለን። ያው ምንም ነገር ከሌለ ግን POS ማሽኖቹን እንሰበስባለን። ይህን ለማሳወቅ ነበር።
ችግር የለም። እሺ፣ ይቻላል።
እናመሰግናለን።